ጌታ የተባረከ ይሁን። ዛሬ ስለ ኢየሩሳሌም እና ስለ ምዕራፍ 13ን አብረን ጥቂት ነገሮች እናያለን። ባለፈው ስለ እስራኤላውያኖች በዚህ ዓለም የደረሰባቸውን መከራ በመጨረሻው ዘመንም ደግሞ ሊደርስባቸው ካለው መከራ አንጻር እንድናየው ነው የተመለከት ነው። መቼም የአይሁድን የእስራኤል ሕዝብ ላይ የሚደርሰውን መከራ ስንመለከት እንደዚህ lightly እንድንመለከተው የሚሆን ታሪክ እንዳልሆነ ነው በአይነ ሕሊናችን የሚታየን። እግዚአብሔር የተመሰገነ ይሁን። ልክ ከዚሁ ጋር በእንደዚሁ አይነት ሁኔታ ኢየሩሳሌም የምትባለውን ከተማ ኢየሩሳሌም የምትባለውን በ Middle East እስራኤላውያኖች የኖሩባትን ከተማ ዛሬም ያሉባትን የእግዚአብሔር ቤተ መቅደስ የነበረባትን ከተማ አስመልክቶ ብታነቡ በመጽሐፍቶች ውስጥ የከተማይቱን ታሪክ አጠቃላይ ሁኔታ ብትሰሙ የሚያስደንቅ ታሪክ ነው። በዓለም ላይ እንደዛ ያለ ታሪክ ያለው ከተማ መኖሩን really በጣም የሚያጠራጥር ነው። ብዙ አገሮች ለኢየሩሳሌም እንደተዋጉ እኔ እንጃ ለሀገራቸው እንኳን ያን ያህል ተዋግተዋል የሚያሰኝ ነው። የእንግሊዝ ሰራዊት ወጣት ኃይላት የእንግሊዝ ወጣቶች ያለቁበት የጀርመን፣ የቱርክ በ Middle East ውስጥ ያለ አገር በሙሉ ከኢየሩሳሌም ጋር በተያያዘ ጉዳይ ጦርነት ያልተካሄደበት ጊዜና ዘመን የለም እና ወደፊትም ደግሞ በመጽሐፍ ቅዱስ ስለ መጨረሻው ትንቢት ዘመን ስንነጋገር መጀመሪያ ላይ ሳስተምር እንዳያችሁት በዳንኤል መጽሐፍ ላይ እንዳየነው ሰባው ሱባኤ ቀጠሮ የተቀጠረው እግዚአብሔር ሰባኛው ሱባኤ ላይ የሚሆነው በሰባው ሱባኤ ከመጀመሪያው ጀምሮ ለአራት አራት መቶም ዘጠናው ዓመት የሚመለከተው የእስራኤልን ሕዝብና ኢየሩሳሌምን ቅድስት ከተማይቱን እንደሆነ መጽሐፍ ቅዱስ ይናገራል። ዛሬ በተባበሩት መንግስታት በሉት በ United Nation እንዲሁም በዩናይትድ ስቴትስ የእስራኤል ደጋፊና ተቃዋሚ በሆኑ ሀገሮች በፍልስጤሞችና በአረቦቹና በእስራኤል መካከል የሚኖረውን የሰላምን ግን ያላደለም መደራደር አስመልክቶ በሚነጋገሩት ነጥብ ላይ ከባድ ከባድ ሸክም የሚሆንባቸው ነገር ቢኖር ኢየሩሳሌም ነች እና ኢየሩሳሌም የመጨረሻው ዘመን ላይ ክርስቶስ ዳግመኛ ለመምጣቱ አንዱም ምክንያት ሆና በመጽሐፍ ቅዱስ እንደምትቀርብ ማየት አለብን። የመጨረሻውን ዘመን ስናጠና ኢየሩሳሌምን ማየት በጣም ተገቢ ነው። እግዚአብሔር የተመሰገነ ይሁን። እነዚህን ነገሮች አብረን እንድንመለከት እግዚአብሔር እንድናስተውላቸው እንዲረዳን አንገቶቻችንን ዝቅ አድርገን ጸልይና አብረን እንማራለን። ልዑል እግዚአብሔር እጅግ አድርገን እናመሰግንሃለን። እንደገና የተባረከውን ቃልህን ጌታ ሆይ ልንማረው፣ ልናውቀው፣ ልንጠነቀቅበት፣ ልናስተውለው፣ ልንዘጋጅበት የሚገባውን የነቢያትህን ቃል ያንተን ቃል ግለጥልን። ዛሬ ባለንበት በዚህ በዘመናችን ጌታ ሆይ በዜና ማሰራጫዎች በየጊዜው የምንሰማቸው ነገሮች ሁሉ ዝም ብለው የሚካሄዱ ሳይሆኑ በአንተ ሐሳብና ፈቃድ ውስጥ እግዚአብሔር ሆይ የአንተ ምክር የሚካሄድበት ጉዳይ የተወሳ እንዳለ የሚመረምር ይህንንም ደግሞ የሚረዳና የሚገነዘብ ልቦናን ስጠን ጌታ ሆይ። ዘመኑን እግዚአብሔር ሆይ እያስተዋልን እንድንኖር የቃልህ ደጆች ጌታ ሆይ የቃል ብርሃን ጌታ ሆይ ለምንኖርበት ዘመን ብርሃን ይሁንልን። ይህንን አድርግልን ጌታ ሆይ በዚህ ልቦናና በዚህ መረዳት ሙላን። ደግሞም ጌታ ሆይ እንደ ክርስቲያን ልንማልድበት ልንጸልይበት በሚገባም ነገር ሸክም ሁሉ እንድናገኝ ጌታ ሆይ ቅዱስ ቃልህ ጌታ ሆይ መንፈሳችንን ለአንተ አሰራር የሚመች አድርግልን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ዳንኤል በምዕራፍ ዘጠኝ ላይ ቁጥር 24 ላይ ሰባውን ሱባኤ አስመልክቶ ገብርኤል ባናገረው ጊዜ አመፃን ይጨርስ፣ ኃጢአትን ይፈጽም፣ በደልንም ያስተሰርይ፣ የዘላለምን ጽድቅ ያገባ፣ ራእይና ትንቢትን ያትም፣ ቅዱሰ ቅዱሳኑም ይቀባ ዘንድ በሕዝብህና በቅድስት ከተማህ ላይ ሰባ ሱባኤ ተቀጥሯል ብሎ ነው ያለው። ስለዚህ በሕዝብህና በቅድስት ከተማህ ላይ ይላል። ኢየሩሳሌም አላደለም ዋና ነገር ነች በዚህ በሰባው ሱባኤ ውስጥ። እንደዚሁም በተደጋጋሚ ብዙ ጊዜ ያነበብኩላችሁ ዘካርያስ ምዕራፍ 12 ላይም ስንመለከት ኢየሩሳሌም በመጨረሻው ዘመን ውስጥ ለሚሆነው ትንቢት ወሳኝ ስፍራ እንዳላት ለአርማጌዶን ጦርነት ምክንያት ልትሆን እንደምትችል ዘካርያስ ምዕራፍ 12 ያሳየናል። ያንን ክፍል አውጥተን አብረን እንመለከታለን። ዘካርያስ ምዕራፍ 12 ላይ በዚያ ላይ እግዚአብሔር ምን እንደሚል እንመልከት። ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው ይላል። ሰማያትን የዘረጋ ምድርንም የመሰረተ የሰውንም መንፈስ በውስጡ የሰራ እግዚአብሔር እንዲህ ይላል፣ እነሆ ኢየሩሳሌምን በዙሪያዋ ላሉት ለአሕዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ። ደግሞም ኢየሩሳሌም ስትከበብ በይሁዳ ላይ እንዲሁ ይሆናል ይላል። ልክ ለእግዚአብሔር አምላካችን ለእስራኤል ሕዝብ ለአይሁድ ሕዝብ የተነገረ ትንቢት እንዳለ ሁሉ ለኢየሩሳሌምም የተነገሩ በርካታ ትንቢቶች በመጽሐፍ ቅዱስ ውስጥ አሉ እና እቺ ኢየሩሳሌም የምትባለው ከተማ እንዲህ የተለየ ስፍራና ቦታ ሊሰጣት የቻለበት ምክንያቱ ምንድን ነው ብለን መጠየቃችን አይቀርም። ታሪኳን በጥቂቱ እስኪ እንቃኘው። በመጽሐፍ ቅዱሳችን ውስጥ ስንመለከት ኢየሩሳሌም በኢያሱ 15 ቁጥር 8 ላይ ለይሁዳ ነገድ በተከለለው ርስት ስሟ ለመጀመሪያ ጊዜ ሲጠራ እናያለን። በዚያ ጊዜ ኢየሩሳሌም በኢያቡሳውያን ስር የነበረች ከተማ እንደነበረች እናያለን። ድንበሩም ይላል የእግዚአብሔር ቃል በዛ ቦታ በሄኖም ልጅ ሸለቆ አጠገብ ኢየሩሳሌም ወደምትባለው ወደ ኢያቡሳዊው ወደ ደቡብ ወገን ወጣ። ድንበሩም በራፋይም ሸለቆ ዳር በሰሜን በኩል ባለው በሄኖም ሸለቆ ፊት ለፊት በምዕራብ ወገን ወዳለው ተራራ ራስ ላይ ወጣ ይላል። ስለዚህ ኢያቡሳውያን ከተማ መሆኗን ያሳየናል። ኢያሱ ምዕራፍ 10 ከቁጥር 27 እስከ 28 ላይ ስንመለከት ሬቄም፣ ይርጵኤል፣ ተርአላ፣ ጼላ፣ ኤሌፍ ኢየሩሳሌም የምትባል የኢያቡስ ከተማ በማለት ሲያነሳት ከሌሎች ከተሞች ጋር እንመለከታለን። ስለዚህ ኢየሩሳሌም በአይሁድ እጅ ከመሆኗ በፊት አይሁዳውያኖች ከግብፅ ምድር ሲወጡ እንግዲህ እያነበብን ያለነው ኢያሱ ነው። ኢያሱ ገና እስራኤላውያኖችን ወደ መካከለኛው ምስራቅ ወደ ከነአን ምድር እየመራቸው ያለ እግዚአብሔር ሰው ነው። በዚያን ዘመን እንግዲህ ኢየሩሳሌም በኢያቡሳውያን ስር እንደነበረች ያ መጽሐፍ ያሳየናል እና በመሳፍንት ምዕራፍ አንድ ቁጥር ስምንት ላይ ኢየሩሳሌምን ከኢያቡሳውያን እጅ የይሁዳ ነገድ ሰዎች እንዴት እንደማረኳት ደግሞ ይናገራል። የይሁዳም ልጆች ኢየሩሳሌምን ተዋግተው ያዙዋት፣ በሰይፍ ስለትም መቷት፣ ከተማይቱንም በሳት አቃጠሏት ይላል። በአይሁዳውያን እጅ ከገባች በኋላ በኢየሩሳሌም ውስጥ አይሁዳውያኖችም ኢያቡሳውያኖችም ይኖሩ እንደነበረ መጽሐፍ ቅዱስ አብሮ ያሳየናል። በመጽሐፈ ሳሙኤል ካሌ ላይ እግዚአብሔር ሊቀጣት እጁን የዘረጋባት ከተማ ናት። የአይሁድ ከተማ ከሆነች በኋላ የእግዚአብሔር መልአክ ኢየሩሳሌምን ያጠፋት ዘንድ እጁን በዘረጋ ጊዜ እግዚአብሔር ስለ ክፉ ነገር አዘነ ይላል። እስራኤላውያኖች ሲበድሉ፣ እስራኤላውያኖች እግዚአብሔርን ሲያስቀይሙት፣ በደል በመካከላቸው ሲሆን ቅጣት ሲመጣ ከተማይቱም አብራ እንደምትቀጣ ነው የምናየው። ስለዚህ ነቢያቶች አንዳንድ ጊዜ ኢየሩሳሌምን አስመልክቶ የሚናገሩት ንግግር ብቻ ሳይሆን የአካባቢው አገሮች ጠላቶች ራሳቸው በዕዝራ መጽሐፍ ላይ እንኳን ስንመለከት በጣም ትከሰስ እንደነበረ ኢየሩሳሌምን እናያለን። እና እቺ ከተማ በጣም ብዙ ችግር የፈጠረች ከተማ ነች ብለው ለባቢሎን ንጉሥ ለባቢሎን ነገስታቶች አላደለም አቤቱታ አቅርበው የከተማይቱ መሰራት መዘዘኛ ከተማ፣ አመፀኛ ከተማ ነች እያሉ ጠላቶች ሁሉ ሲከሷት የነበረች ከተማ ነች። በጣም የሚደንቅ ነገር ነው። ኢየሩሳሌም በአይሁዳውያን እምነትና ሕይወት ውስጥ የሚገርም ስፍራ ነበራት። መዝሙር 137ን በሙሉ ብታነቡት በጣም የሚደንቅ ነገር በውስጡ አለው። አይሁዳውያኖች ይህንን መዝሙር 137ን በባቢሎን እያሉ የዘመሩት እንደሆነ ይታሰባል። በባቢሎን ወንዞች አጠገብ እኛም ዘምረነዋል አይደለም? ይህን መዝሙር በባቢሎን ወንዞች ማዶ ተቀምጠን። መቼም ጽዮንን ባሰብናት ጊዜ ነው እኛ ያልነው አይደለም? በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን፣ በአያ ዛፎቿ ላይ መሰንቆቻችንን ሰቀልን። አያችሁት? የማረኩን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን አሉ። ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፣ እስከ መሠረቷ ድረስ አፍርሱ አፍርሱ ያሏትን። አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው፣ ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው እያሉ ይዘምራሉ። ኢየሩሳሌም የቱን ያህል እንደምትወደድ እነዚህ ቃላቶች በጣም በጣም ጥልቀት ባለው ሁኔታ ነው የሚናገሩት። ብረሳሽ ቀኜ ትርሳኝ። ቀኜ ትርሳኝ ማለት በቃ የሚያግዘኝ አይኑር፣ ጉልበት የሌለኝ ልሁን ማለት እኮ ነው። ባላስብሽ ምላሴ በጉሮሮዬ ይጣበቅ፣ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። ምን አይነት ፍቅር ነው ለዚች ከተማ ያላቸው? ከተማይቱ እንዲወዷት ያደረጋት ምንድን ነው? ከኢያቡሳውያን እጅ የተወሰደች የአሕዛብ ከተማ የነበረች ጣዖት አምልኮ የነበረባት አሁን አይሁዳውያኖች የራሳቸው ካደረጓት በኋላ ልትወደድ ያደረጋት ምንድን ነው? እግዚአብሔር በመካከሏ ስላደረ ነው። እግዚአብሔር ይመስገን። ኢየሩሳሌም እግዚአብሔር በመካከሏ ስላደረ ነው። በመጽሐፈ ነገሥት ቀዳማዊ ላይ ምዕራፍ ስምንት ላይ እንደዚህ የሚል ቃል አለ እግዚአብሔር ይችን ከተማ በይፋ እንደመረጣት እርሱም አለ ሕዝቤን እስራኤልን ከግብፅ ካወጣሁበት ቀን ጀምሮ ስሜ በዚያ ይሆን ዘንድ በእርሷም ቤት ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ከተማ አልመረጥሁም። አሁን ግን ስሜ በዚያ ይሆን ዘንድ ኢየሩሳሌምን መርጫለሁ፣ በሕዝቤም በእስራኤል ላይ ይሆን ዘንድ ዳዊትን መርጫለሁ ብሎ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይመስገን ይላል። ኢየሩሳሌምን ማን የመረጣት? እግዚአብሔር። እግዚአብሔር ቦታን፣ ከተማን፣ ስፍራን ይመርጣል። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሩሳሌም በእግዚአብሔር ዘንድ የተመረጠች ከተማ ነች። ጌታ የተመሰገነ ይሁን። ሰዎች ያለ አይደለም እንዴት ነው ለራሳቸው የለዩትን ዕቃ እኛ አሁን ልጆቼን ስጠይቃቸው እንግዲህ የምንነዳቸው ሁለት መኪናዎች አሉ። በጣም አዲስ የሆነ መኪና ለ two thousand nine የተገዛ የቱን ነው የምትወዱት ስላቸው ትንሿ ልጃችን በጣም የምትወደው በልጅነቱ አብሯት የኖረውን መኪና ነው የምትወደው። እሱ መኪና ቢቀየር አትፈልግም። ቤት እንኳን ስንገዛ ከአፓርትሜንት ወደ ተሻለ ቤት ገብተን እኔ እኮ አልጋ ግዙልኝ አልኳችሁ እንጂ ቤት ግዙ አልኳችሁ። እኔ እንደዛ ቤት የምወደው ቤት የለም ያን ቤት ነው miss ማደርገው ብላ ለተወሰኑ ቀናት አኩርፋ ነበረ፣ አዝና ነበረ፣ ጥልቅ ሐዘን አዝና ነበረ። ውድ ወገኖች የተከራየነው ቤት ለልጆቻችን ይህን ያህል ከሆነ እግዚአብሔር ማደሪያ ያለው ከተማ እንዴት ውብ ነው! ምንድን ነው እሱ እንደዚህ ያለ ነገር ያለው? እግዚአብሔር በሁኔታ ውስጥ በታሪክ ውስጥ በሰዎች ሕይወት ውስጥ ሲገለጥ በጣም በጣም ድንቅ ነገር ነው። ኢየሩሳሌም እኔ እጄ ኢየሩሳሌምን የመጎብኘት እድል የለኝም፣ ግን ሄደው ያዩት የታደሉ ሰዎች ናቸው። አንዲት ሴት ባሏ ታሪኳን የጻፈላት ያን መጽሐፍ ሳነብ በጣም ከሚደንቀኝ ነገር ይቺ ሴት አውሮፓዊት ሴት ነበረች። በጣም የተማረች ሴት ነች። ጥሩ ኑሮ፣ የተመቸ ኑሮ የምትኖር ነበረች። በጣም young በሆነችበት እድሜ ጌታን ታገኘዋለች። ጌታን ያገኘችበት ታሪክ ራሱን የቻለ ነው እና ያን መጽሐፍ እንድታነቡት encourage አድርጌያችኋለሁ ከዚህ በፊት Appointment in Jerusalem የሚል እና በዛ መጽሐፍ ውስጥ ይቺ ሴት በጣም የሚያስደንቀው ጌታን በተአምር ነው የተገናኛት። ቤቷ ውስጥ ነው የታያት። መጽሐፍ ቅዱስ አንብባ አታውቅም። እና አንድ ቀን ባዶነት ተሰምቷት በጣም ተቸግራ በባዶነቷ ለዚህ ባዶነቴ መፍትሄ የሚሆነው ምንድን ነው? ምንድን ነው ያጣሁት የጎደለኝ ብላ ከእውቀት አንጻር ልትፈልግ አለ አይደለም፣ መደርደሪዋ ላይ ብዙ የመጽሐፍ collection አላት። ከሌላ አንብበው ከሌላ አንብበው እያለች መጨረሻ ላይ ብዙ ጊዜም ነክተውም ገልጣውም አታውቀውም መጽሐፍ ቅዱስን ታነሳለች እና ከፍታ ስታነበው በመንፈስ ድሆች የሆኑ ብፁዓን ናቸው የሚል ታነባለች። እና ይሄ ድህነት ነው ማለት ነው እያለች መጽሐፍ ቅዱሱ እያነጋገራት እያነጋገራት የሚራቡ ብፁዓን ናቸው ይጠግባሉና እያነበበች በዚህ እየተወሰደች ከራሷ ሁኔታ ጋር እየተያዘባት አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል። ይህንን ስታነብ ማንን ነው የምጠይቀው? ማን ምንድን ነው ማንኳኳው? እያለች መጽሐፍ ቅዱሱ እያነጋገራት እያነጋገራት መጨረሻ ላይ ወደ ጸሎት የምትጸልይበት ሁኔታ ላይ ትደርሳለች። ጸልይ አታቅም። የምታስታውሰው ታሪክ Christmas tree ተደርጎ የሚዘመር መዝሙር traditional በሆነ መንገድ እንጂ church ም ሄዳ አታቅም። በጣም ሊበራል በሆነ ሰው family ውስጥ ያደገች ሴት ነበረች። እና ከዛ ተንበርክካ ስትል እንደው መጸለይም ጸልያም ጸልያም ስለም who is Jesus እያለች ስለ እሱ contemplate ስታደርግ ጌታ ኢየሱስ እዛ መጥቶ ታየዋለች። ህይወቷ እንዳለም መቶ ሰማንያ ዲግሪ ይቀየራል። እና በጣም የሚያስደንቅ ለውጥ በህይወቷ ይመጣል። እግዚአብሔር በልዩ ኃይል ይገናኛታል። ያላትን ንብረት በሙሉ አንድ ነገር ሳይቀር ለ mission society ገንዘቧን ትሰጣለች። እና ቤቷ እያለች አንድ ቀን ራእይ ያሳያታል። እና እግዚአብሔር የኢየሩሳሌምን vision ያሳያታል። Middle East ውስጥ ሄዳ እንድታገለግለው ሚስዮናዊ ጥሪ፣ mission የሚባል አታቅም ምንም አታቅም። እና ያየችውን ስፍራ ልክ እንደ ሲኒማ ነው የሚያሳያት። አፈሩና ድንጋዩን ወድጄው ልሞት በቃ ወደደችው። ድንጋዩን አፈሩን ስታይ፣ ያንን አካባቢ ስታይ ከአውሮፓ ከተማ ያን ጊዜ እሷ ሄደችበት ጊዜ በእስራኤሎችና በአይሁዶች መካከል በጣም ከፍተኛ ጦርነት የሚተረማመስበት ቀውጢ ሰዓት ነው የሄደችው። በጣም በፊት ጊዜ ነው። የእንግሊዝ ወታደሮች በዚያ አካባቢ እንቅስቃሴ እያደረጉ በነበረበት ጊዜ ነው። ኢየሩሳሌምን ከኦቶማን ቱርክ ነፃ ለማውጣት ብዙ ግብግብ የነበረባቸው ጊዜያቶች አካባቢ ላይ ይመስላል። እና ያንን ስትመለከቱ አፈር ነው የምታየው፣ ድንጋይ ነው የምታየው። በቃ እንደ በረሃ የሆነ ቦታ ነው፣ ግን ወደደችው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ታሪክ የሚሰራልንም ቦታ ነው የምንወደው። ኢየሩሳሌም በብዙ ሰዎች ትወዳለች፣ በነገስታት ሁሉ ትወዳለች። አንድ መጽሐፍ ሳነብ የእንግሊዝ ወታደሮች ከኦቶማን ቱርክ ኢየሩሳሌምን ለማስለቀቅ ብዙ ጥረት ሲያደርጉ መጀመሪያ የተመደበው የጦር ኃይል አልቻለም። ከዛ እሱን ከቦታው አንስተው Bull የሚል ቁልምጫ ስም የሰጡትን አለንቢ የሚባል ጄኔራል የጦር መሪ ይልኩታል። የ Suez Canal ን በሙሉ ከተቆጣጠረ በኋላ ወደ ኢየሩሳሌም ሲያቀና እዛ ላይ ያነበብኩትን በትክክል አሁን ልጠቅስላቸው አልችልም፣ ትክክለኛ ነገር ነው። ኢየሩሳሌምን ስጦታ አድርጎ ለእንግሊዝ መንግስት እንዲያቀርብ ይጠይቁታል። ይህ ወታደር ሲሄድ በጣም ኢየሩሳሌምን በድል ሲይዝ ባርኔጣውን አውልቆ ለእግዚአብሔር ክብር እየሰጠ ነበረ በድል አድራጊነት የገባው። ኢየሩሳሌም ምንም እንኳን ፍርስርሷ የወጣ ብትሆን የሰዎችን ልብ ሁሉ ዝቅ የሚያደርግ ነገር ሊኖራት እንዴት ቻለ? እግዚአብሔር ስሙ የተጠራባት ቦታ ስለሆነች። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ስሜን በዚያ አኖራለሁ ብሎ ስላለ እንዴት ያለ ትልቅ ነገር ነው እና ኢየሩሳሌም እዚህ በመጽሐፍ ቅዱሳችን ላይ እንደምናየው ይህንን ሁኔታ ነው የምንረዳው፣ ዛሬም የምናየው። እንደዚህ ይላል ኢሳይያስ። ነቢያቶች በጣም በተደጋጋሚ ስለ ኢየሩሳሌም ብዙ ትንቢቶች ተናግረዋል። ኢሳይያስ 31 አምስት ላይ እንደሚበር ወፍ እንዲሁ የሰራዊት ጌታ እግዚአብሔር ኢየሩሳሌምን ይጋርዳታል፣ ይከልላታል፣ ይታደጋታል፣ አልፎም ያድናታል። እግዚአብሔር ለሰው ልጆች እንደሚታደግ ለዚህ ስሙ ለተጠራባት ከተማ ራሱ የሚታደግ አዳኝ ሆኖ ራሱ እንደሚገልጥ ይናገራል። ደስ አይልም? የእግዚአብሔር ስም የተባረከ ይሁን። ኢሳይያስ ተመልከቱት፣ ምዕራፍ 33 ከቁጥር 20 እስከ 21 ላይ የበዓላችንን ከተማ ጽዮንን ተመልከት፣ ዓይኖችህ የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያሉ ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር በዚያ የሚያደርገውን ነገር ነቢያቶች በአይነ ሕሊናቸው እየቃኙ ይናገራሉ። እግዚአብሔር ስም የተባረከ ይሁን። ኢሳይያስ 44 ቁጥር 26 የባሪያዬን ቃል አጸናለሁ፣ የመልእክተኞቼን ምክር እፈጽማለሁ፣ ኢየሩሳሌምን የሰው መኖሪያ ትሆናለች፣ የይሁዳንም ከተሞች ትታነጻላችሁ፣ ፍራሾቻችሁንም አቆማለሁ ላለሁ። ተቀታም ከተማይቱ ከእስራኤል ሕዝብ በደል የተነሳ ብዙ ጥፋት ተደርጎባትም መልሶ ይገነባት ዘንድ እግዚአብሔር ይወዳል። ይደንቃል። እግዚአብሔር ታሪክ ሊሰራበት ያለውን ስፍራ መውደድን መውደድን እግዚአብሔር ይስጠን። ቅድም እንደነገርኳችሁ ይችንም ከተማ ጠላቶች ከሷት ነበር። በዕዝራ መጽሐፍ ምዕራፍ 4 ቁጥር 15 እስከ 16 እንዴት አርገው እንደሚጠሏት ተመልከቱ። ቂሮስንም እረኛ እርሱ እረኛዬ ነው፣ ይቅርታ ዕዝራ ምዕራፍ 4 ቁጥር 15 እስከ 16 ላይ ኢየሩሳሌምን የሚከሷትን ላንብብላችሁ። በአባቶችህ ታሪክ መጽሐፍ ምርመራ ይደረግ ይሉታል የባቢሎንን መሪ። በዚያም በታሪክ መጽሐፍ ይቺ ከተማ አመፀኛ እንደሆነች ነገስታትንና አውራጃዎችንም እንደጎዳች ታያላችሁ። ከጥንትም ሽፍትነት በእርሷ እንደተጀመረ ታገኛለህ ታውቃለም። ስለዚህ ይቺ ከተማ ፈርሳ ነበር። ይቺ ከተማ የተሰራች እንደሆነ ቅጥሯም የታደሰ እንደሆነ በወንዝ ማዶ ክፍል ክፍል እንደሌለህ ለንጉሥ እናስታውቃለን። እና you'll be loser ነው የሚሉት ይቺ ከተማ ከተሰራች። ምንድን ነው የሚያስፈራቸው? ከዚች ከተማ ጋር ምንድን ነው እሱ የሚያስፈራ? እንደ ማንኛውም በእግር ተረግጦ እንደሚገባበት መሬት ሆና ለምን አትታይም? ምን ችግር አለው? እግዚአብሔር ፈቃዱን ከሚያደርግበት ነገር ሁሉ ጋር ዕቃ ይሁን ሰው ይሁን የማይፋለም ኃይል የለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እንደዚህ የተከሰሰችውን ከተማ ነው እግዚአብሔር እንድትሰራ ኢሳይያስ 44 ቁጥር 28 ላይ ገና ቂሮስ የሚባለው እስራኤሎች ከኢየሩሳሌም በምርኮ ሳይወሰዱ ገና ተወስደው በኢሳይያስ ዘመን አይደለም የተወሰዱት፣ በኤርምያስ ዘመን ነው የተወሰዱት። ሰባ ዓመት ምርኮ ከሆኑ በኋላ የሚሆነውን ትንቢት ያኔ ከሰባ ስንት ከስንትና ስንት ዓመት በኋላ የሚነሳውን ንጉሥ ስሙን እየጠራ እግዚአብሔር በኢሳይያስ ይናገራል። 44 ቁጥር 28 ላይ ቂሮስንም እርሱ እረኛዬ ነው፣ እርሱም ኢየሩሳሌምን ትታነጫለሽ፣ ቤተ መቅደስም ይመሰረታል ብሎ ፈቃዴን ሁሉ ይፈጽማል እላለሁ። የአሕዛብን ነገስታት ግድያ ስባለ እግዚአብሔር ታሪክ የሰረባት ከተማ ነች። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢሳይያስ 62 ቁጥር 6 እስከ 7 ኢየሩሳሌም ሆይ ጉበኞችሽ በቅጥ ጉበኞችን በቅጥርሽ ላይ አቁም ያለው ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸና በምድርም ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሷም ረፍት አትስጡ ይላል። ስለዚህ ሰዎች ከጸለዩ መቼም ጸሎት ብዙ አይነት ነገር አለው እና እንደዚህ ያለ አይነት ጸሎትን ለመጸለይ prophetic የሆነ prayer ነው የሚያስፈልገው። prophetic prayer ማለት ምንድን ነው? ነቢይ መሆን የግድ አያስፈልግም። በነቢያት በነቢያት ቃል እየተቀሰቀሰ የሚመጣ ጸሎት አለ። በእግዚአብሔር ቃል የሚቀሰቀስ ጸሎት አለ። በአብዛኛው ሰው ሲጸልይ ችግሩ ነው እየቀሰቀሰው የሚጸልየው። በችግራችን ነው እየተቀሰቀሰን የምንጸልየው። የእግዚአብሔር ቃል እየቀሰቀሰን ስንጸልይ ትልቅ ነገር ነው። በጣም ትልቅ ነገር ነው። አንዳንዴ በእግዚአብሔር ቃል ተቀስቅሰን ለራሳችን ልንጸልይ እንችላለን፣ ለቤተሰባችን ልንጸልይ እንችላለን፣ ለሀገር ልንጸልይ እንችላለን። ብዙ ሰው ትንቢት የሚመስለው ሁልጊዜ እግዚአብሔር እንዴት ነው በእኛ ብቻ አዲስ ነገር አምጥቶ የሚናገረው ይመስላል። አይደለም። የነቢያትን ቃል መረዳት ራሱ ነቢይነት ነው ወገኖቼ። ማስተዋል እግዚአብሔር በመገለጥ በቃል ውስጥ ያለውንም ይሰጠናል። እግዚአብሔር አዲስ ነገር ብቻ አይደለም ያደርግልን፣ ያለውን እንድንረዳም ሁሉ ያደርጋል። ስለዚህ ብዙ ነቢያቶች ብትመለከቱ ትንቢታቸው፣ የትንቢታቸው ቃላቶች፣ አባባሎቻቸው ከቀድሞ ነቢያት የተወረሰ ቋንቋና ንግግርን ይለምዳሉ። ለምን የትንቢት መንፈስ አላደለም በውስጣቸው ሲያልፍ አላደለም ነቢያቶቹ ቀድሞ በተናገሩበት ጸጋ እነዚህም ሲናገሩ ቋንቋቸውን ያዋህደዋል እግዚአብሔር አንዳንድ ጊዜ እና ስንጸልይ አንዳንድ ጊዜ ስለ ኢየሩሳሌም የመጨረሻውን ዘመን ስናስብ እግዚአብሔር የጸሎት ጸጋ ሊሰጠን ይችላል እንደዚህ ያለ ጸሎት ከአገራችን ከራሳችን ኑሮ አልፈን ለኢየሩሳሌም Middle East ኡ ስላለች ሀገር ለመጸለይ ትልቅ ትልቅ ትልቅ ሸክም ይጠይቃል እና ከራሳችን አጥር የወጣን ሰዎች መሆን ይጠይቃል። እግዚአብሔር የተመሰገነ ይሁን እና kingdom minded መሆንን ይጠይቃል። በእግዚአብሔር መንግስት ውስጥ መሆንን ይጠይቃል እና ክርስቲያን ሁልጊዜ ማየት ያለበት ራሱን እንደዚህ ያለ አይነት ጸሎት ጸልዩ የሚባለው ወደኛ እንዲመጣልን I think the best ነገር ሁልጊዜ ማየት ያለብን ምንድን ነው? አንድ ጊዜ አንድ ሰው በጣም የሚያስደንቀኝ ነገር ነገረኝ እና ስዊድን ሀገር በ1994 እዛ ላገለግል በሄድኩበት ጊዜ ስለ እናቱ ይነግረኝ ነበር እና ይገርምሃል ወንድም ተስፋዬ እናቴ በጣም በሚገርም ሁኔታ በልሳን ትጸልይ ነበር እና ምንድን ነው የምትጸልዩ ስላት እንደ ስለ ኮሪያ ትጸልያለች እናቴ አለ የሚገርማቸው ኮሪያን ኦርቶዶክስ ነች እናቴ በልሳን ትጸልይ ነበር አለ ሌሊት ተነስታ ምንድን ነው የምትጸልዩ ማየ ስላት አለ ይሄ እግዚአብሔር የሰጠኝ የጸሎት ቋንቋ ነው ትላለች አለ ስለምንድን ነው የምትጸልዩ ስላት ስለ ኮሪያ ነው የምጸልየው ትላለች ወገኖቼ አዋቂ ምሁር አስ መሆን አያስፈልግም። እግዚአብሔር በጓዳ በድብቅ የሚጠቀምባቸው ሰዎች አሉ፣ የሚያስደንቅ በሆነ መንገድ። ስለዚህ ለኢየሩሳሌም እንግዲህ ለኮሪያ ሰዎችን ካልጸለየ እንድን ለኢየሩሳሌም አጸልይም አይደለም። እግዚአብሔር በምድር ሁሉ ላሉ ወገኖችና የሰው ልጆች ሁሉ ሊያጸልየን ይችላል። ሃይማኖታችን በእኛ ዙሪያ ብቻ ሲታጠር እግዚአብሔር ሀሳብ ይርቀናል። ነው እግዚአብሔር እንደዚህ ያለ ሁኔታ ለመኖር ቤስት ነገር ነው ብዬ የምለው ወደ ጌታ ከመጣንበት ጊዜ ጀምሮ እኛ ከራሳችን ኑሮ ተፈራርመን የተፋታን ለእግዚአብሔር አላማ የምንኖር የክርስቶስ ወታደር መሆናችን ብቻ ማመን አለብን ክብር ለእግዚአብሔር ይሁን እግዚአብሔር ባሰማራን ውጣ ግባ ባለን ቦታ ሁሉ እግዚአብሔር በሰጠን ነገር ልንያዝ እንደምንችል አምነን መቀበል መቻል አለብን ሁል ጊዜ የራሳችንን ኑሮ ብቻ እየተመለከትን ከኖርን እውነቴን ነው የምነግራችሁ በጣም ጠባብ ህይወት ነው የምንኖረው በጣም ጠባብ ህይወት ነው የእድገት ጸጋ የማይታይበት ህይወት ልንኖር እንችላለን ስለዚህ በዚህ ቦታ ላይ ኢየሩሳሌምን እግዚአብሔር እንዲያጸናት ባለችበት ቦታ አለን በምድር ላይ ሁሉ ምስጋና እንዲያደርጋት ጸልዩ የሚለው ጉበኞች ሆነን ሌሊትና ቀን ከሚጸልዩ እግዚአብሔር ሊያደርገን ቢወድ ፈቃዱ ቢሆን kingdom minded መሆን ይጠይቃል እግዚአብሔር የተመሰገነ ይሁን እና ኢየሩሳሌም ትጎበኛለች ኢየሩሳሌም አይሁድ ይጎበኛሉ ብለን እንደምንል ኢየሩሳሌም በጣም በጣም በጣም ማምነውን ነገር ነው ምነግራችሁ ትጎበኛለች እግዚአብሔር ስለ ኢየሩሳሌም ሊዋጋ ይመጣል ክብር ለእግዚአብሔር ይሁን በጣም አንድ መጽሐፍ ነበር አንድ የእግዚአብሔር ሰው የጻፈው the last word on the, on the middle east የሚል እና ያን መጽሐፍ ድሮ አገር ቤት ይዤው በነበረ ጊዜ geography department ያስተምር የነበረ አንድ ፕሮፌሰር ወንድም አለ እና ያን መጽሐፍ ተውሶኝ ወስዶ ተስፋዬ ብታምንም ባታምንም ይህን መጽሐፍ አልሰጥህም የፈለግከውን ሁን አለኝ እንዴት አርጎ እንደተደነቀ last word በ Middle East ውስጥ ኢየሩሳሌምንም ሆነ አይሁድን ሆነ ማንንን በሚመለከት የመወሰን መብት ያለው የእስራኤል አምላክ እግዚአብሔር ነው United Nation አይደለም United States አይደለችም እግዚአብሔር እርሱ ነው የሚወስነው ኢየሩሳሌም የማን ከተማ ትሆን በነገራችን ላይ አይሁዳውያኖቹ ወደዚያች ምድር በመጡበት ጊዜ international ከተማ ትሁን ተብሎ ታስቦ ነበረ ታስቦ ነበረ አይሁዳውያኖቹን ወደ አፍሪካ ሁሉ ሊያመጧቸው ታስቦ ነበረ እንግሊዝ በማትመርጠው ሁኔታ ነው እስራኤላውያኖች ወደዛ የገቡት ኦቶማን ቱርክ ጋር ሲዋጉ በነበረበት ጊዜ የ power ነገር ነው interest የነበራቸው Middle East ን የ oil source ስለነበረ control ማድረግ ነው ነገር ግን እዛ ውስጥ እግዚአብሔርን የሚፈሩ የሚወዱም ወታደሮች አሉ ሊበራል የሆኑ አሉ የእግዚአብሔር ነገር ስለ አይሁድ ደንታ የሌላቸው አሉ እግዚአብሔር ታሪክ ሰርቶ አይሁዳውያንን እዛ ያገባበትን ሁኔታ please read መጽሐፍቶች ትደነቃላችሁ በጣም ትደነቃላችሁ እግዚአብሔር በኃይሉ በስልጣኑ ነው ነገሮችን ሲሰራ የሚታየው ስለዚህ እግዚአብሔር እነዚህ የማያምኑ ሰዎችን እየተጠቀመ አንዳንድ የሚያምኑ ሰዎችን እየተጠቀመ አሁን ያለው በእስራኤል ምድር ውስጥ ያሉ ሰዎች ብዙዎቹ ክርስቲያኖችን የሚያሳድዱ ናቸው። በጣም አክራሪ አይሁዳውያኖቹ በጣም በጣም ለክርስትና የማይመች ነገር አላቸው። ክርስቲያኖችን ያሳድዳሉ። ዘረኞች ናቸው። እግዚአብሔር ፍርሃት የላቸውም። ብዙዎቹ ሊብራሎች ናቸው። ከራሻ የመጡት በሙሉ በ socialist movement በኮሚኒዝም እንቅስቃሴ ውስጥ በጣም active የነበሩ ሁሉ ናቸው። ተግዘው እንዳለ ወደ Middle East ውስጥ ብዙ ጊዜ የመጡት ነገር ግን ከዚህ ውስጥ ታሪክ እግዚአብሔር ይሰራል። የእኛ interest ሰዎች የሚያሳዩ ጸባይ አይደለም። እግዚአብሔር ምን ይላል ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ምን ይላል ነው። የነቢያት ቃል የእግዚአብሔር ቃል በዓይኖቻችን እየተፈጸመ ያለውን ወደ ፈቃዱ ሐሳብ መኪና እየሾፈረ ወደ አንድ ቦታ እንደሚደርስ ታሪክን የሚሾፍር አምላክ ነው የኛ አምላክ። እግዚአብሔር የተመሰገነ ይሁን እና እነዚህን ሁኔታዎች እንመለከታለን። ኢየሩሳሌም እንግዲህ በታሪክ እንደነገርኳችሁ በ almost በ1011 ዓመት ዓለም አካባቢ ነው በንጉሥ ዳዊት ዘመን አይሁዶች ኢየሩሳሌምን የራሳቸው ቦታ ያደረጓት። በ953 ዓመተ ዓለም አካባቢ ንጉሥ ሰሎሞን ቤተ መቅደሱን የሰራባት ሁኔታ እንደሆነ እናያለን። ከዛ በኋላ በጣም ብዙ ነገሮች በኢየሩሳሌም ላይ ተካሂደዋል። በ597 አካባቢ የባቢሎን ሰራዊት ኢየሩሳሌምን በማጥቃት አስር ሺህ ምርኮኞችን ወስዷል። በጣም ሰፊ ነገሮች ይታያሉ። ኢየሩሳሌም በባቢሎናውያን ሰራዊት በ588 እንደተያዘች በባቢሎን እጅ ወድቃ እንደፈራረሰች በ586 ዓመተ ዓለም ዓመተ ዓለም እየቀነሰ ነው እንግዲህ የሚመጣው ቤተ መቅደሱም አላደለም እንደፈረሰ ምርኮኞች ሁሉ እንደተጋዙ እናያለን። ኔህምያን መጽሐፍ ስናነብ እንደምናየው የኢየሩሳሌምና የቅጥሯ መፍረስ በዚያ ያሉ ምርኮኞች አላደለም በጉስቁሉና ቅሬታዎቹ የሚኖሩትን ኑሮ እያዩ ይጨነቃሉ። እነዚህ እግዚአብሔር ሰዎች ኢየሩሳሌም በጣም ልዩ ስፍራ እግዚአብሔርን በሚፈሩ ሰዎች ውስጥ ነበራት እና ምርኮኞቹ ወደ ኢየሩሳሌም መመለስ የጀመሩት ከባቢሎን 536 ዓመተ ዓለም ገደማ ላይ ነው። እንደተመለሱ አልሰሩም ቤተ መቅደሱን። 534 ዓመተ ዓለም ላይ የቤተ መቅደስ ግንባታ ስራ አላደለም ተጀምሮ እንደተቋረጠ ታሪክ ይናገራል። እንደገና የቤተ መቅደሱን ስራ 534 ዓመተ ዓለም ላይ ተቋርጦ በ520 እስከ 516 እንደገና ተጀምሮ እንደተሰራ ተቃዋሚዎች ነበሩ። ከተማይቱ አላደለም ያው ቅድም እንዳነበብኩላችሁ በዝራ ምዕራፍ አራት ላይ ለባቢሎን ነገስታት ይከሱ ነበረ። በ458 ላይ ንጉሥ አርጤክስስ እዝራን ከሌሎች ምርኮኞች ጋር ወደ ኢየሩሳሌም እንዲሄድ እንደፈቀደለት፣ 445 ነህሚያ ኢየሩሳሌምን ግንባታ መስራት እንደጀመረ ይህንን በ Bible study ያችን ብዙ አይተናል። በ332 ታላቁ እስክንድር መካከለኛው ምስራቅን በመውረር የግሪክን ባህል፣ ቋንቋ በአካባቢው አሰራጭቶ በኢየሩሳሌም የነበሩ አይሁዳውያኖች ሁሉ ግሪካዊ የሆነ ባህልና culture ን ማስተናገድ የጀመሩበት ጊዜ ነበረ እና በዚህ ጊዜ ከመጣው ነገር የተነሳ ሰፊ ታሪክ ያለበት ነው። በ168 አንቲከስ የሚባለው ሰው ኢየሩሳሌምን በመያዝ የጥፋት እርኩሰት በቤተ መቅደስ ውስጥ ያቆመበት ጊዜ ነው። የሐሰተኛው ክርስቶስ የጸረ ክርስቶስ ምሳሌ ሊሆኑ ሊቆም የሚችል በብሉይ ኪዳን ውስጥ ከተነሱ በጣም አጥፊ አጥፊ ስራ ከሰሩ ሰዎች አንዱ ይሄ አንቲከስ የሚባለው የአሌክዛንደር መንግስት ሲፈራርስ በሶሪያ በኩል ሊገዛ የነበረ ንጉሥ ነው እና ከሱ ጋር ተቃውመው ኢየሩሳሌምን ቤተ መቅደሱን ይዘው ያጸዱት የቀደሱት መቃባውያን የሚባሉ በሰማንያ አሐዱ መጽሐፍ ውስጥ ያለ መቃባውያን የሚባለውን መጽሐፍ ብታነቡት የእነሱ ታሪክ ነው። በ166 እስከ 160 ዓመተ ዓለም ከሶሪያ ከግሪክ ኃይል ጋር ተዋግተው ቤተ መቅደሱን ያጸዱበት የቀደሱበትን ሁኔታ ነው የምንመለከተው እና የኢየሩሳሌም ጉዳይ በጣም ሰፊ ነው። ይሄ ምናልባት እንደዚህ ያለው material ከፈለጋችሁ ኮፒ አድርጌ እሰጣችሁ ነው በጣም የሚመቸው መውሰድ ችላላችሁ። እና ዘመናዊቷ የኢየሩሳሌም የጽዮናዊነት እንቅስቃሴ ከመጀመሩና አይሁዳውያኖች እስራኤልን የያዙበትን አያያዝ ሁኔታ ብትመለከቱት ውስብስብ የሆነ ታሪክ ነው እና ኢየሩሳሌም በቱርክ እጅ የወደቀችው almost ለአራት መቶ ዓመታት ያህል ነው እና በ1517 ዓመተ ምህረት በቱርክ እጅ ነበረች ያለችው እና በዚያን ጊዜ የኢየሩሳሌም ሱሌይማን የሚባል ሰው ቅጥር ሰርቶ እዛ ያው እንደነበረ ሁሉ ይታወቃል። ናፖሊዮን የሚባለው በጣም ናፖሊዮን ቦናፓርት የፈረንሳይ መሪ የነበረ የታወቀ ሰው ብዙ ታሪኩ በትምህርት ቤት ሁሉ ልጆች እያለን የተማርነው ነው ነው በግብፅ በኩል በኦቶማን ግዛት ላይ ዘምቶ ኢየሩሳሌምን ለማስለቀቅ ሞክሮ አልተሳካለትም። ስለዚህ በጣም ምድሪቱ በእስላሞች ኃይል ስር ወድቃ ለረጅም ጊዜ ኖራለች። በ18 ለመጀመሪያ 1860 አካባቢ የመጀመሪያው የአይሁድ መንደር ከኢየሩሳሌም ቅጥር ውጪ ከተማዎች እንዲህ መንደር እየሰሩ አይሁዶች እዛ ይኖሩ ነበረ እና እነዚህን ሁኔታዎች ስንመለከት በ1882 እስከ 1903 በነበረው ጊዜ በራሽያ በምስራቅ አውሮፓ በአይሁዳውያን ላይ ስደት እየጨመረ በመምጣቱ ብዙ አይሁዳውያኖች ወደ ፍልስጤም መሰደድ ጀመሩ እና ወገኖች መቼም ታሪክ እግዚአብሔር ሁልጊዜ ሲሰራ አፍራሽ ነገሮችንም ሁሉ ይጠቀማል። ይህንን ማወቅ አለብን። አንዳንድ ጊዜ እግዚአብሔር ታሪክ ሲሰራ የሚመቹ ለሰው የሚመቹ ነገሮች አይደለም የሚያደርገው። ንጉሥ ዳዊት ይህንን በጣም በሚደንቅ ሁኔታ ይናገራል። እስራኤልን ወደ ግብፅ ምድር ለመውሰድ እግዚአብሔር በምድር ላይ ራብን ጠራ ይላል። ራብን የጠራው ማን ነው ይላል? እግዚአብሔር ነው ይላል። እና የእህልን ኃይል ሁሉ ሰበረ ይላል እግዚአብሔር እና የአብርሃም ዘር የያዕቆብ ዘር ከምድሩ ተነቅሎ ወዴት እንዲሄድ ነው ወደ ግብፅ ምድር እንዲሄድ እግዚአብሔር ታሪክ ሲሰራ የሚገርም ነገር ነው። ስለዚህ በምንድን ነው ወደዛ የወሰዳቸው? ያዕቆብ ሆይ የኬጢያውያን፣ የአሞራውያን፣ የፌርዛውያን ኃጢአት እስኪሞላ ድረስ ልጆችህን ይዘ ግብፅ ምድር ቆይ፣ እዛ መሬት እሰጥሃለሁ አይደለም ያለው እግዚአብሔር። እንደዛ ቢል ኖሮ እግዚአብሔር ብዙ ነገር ይበላሻል። ሰው እንደዚህ እያለ እግዚአብሔር ሲመራው ብዙ ነገር ያበላሻል። እና እግዚአብሔር ምንም አላለውም። የራብን ኃይል ጠራ። ችጋር ሲቆላቸው እህል ፍለጋ ወደ ግብፅ ምድር ሄደው በዛ ነው የተቀመጡት። እዛ አይገርምም? እግዚአብሔር ሲሰራ በጣም የሚደንቅ ነገር ነው። እነዚህን ነገሮች ልብ ማለት አለብን። በሕይወታችን የሚገጥሙን ነገሮች ሁሉ አንዳንዱ የሰይጣን ነው፣ በመገሰጽ በመንፈሳዊ ውጊያ ድል እናገኝበታለን። አንዳንዱ ደግሞ በምንድን ነው እግዚአብሔርን ፈቃድ በማስተዋል የምንማርበት ነገር ሊሆን ይችላል። እና በፊታቸው ሰውን ላከ ይላል ንጉሥ ዳዊት እና ዮሴፍ ለባርነት ተሸጠ ይላል እና የእግዚአብሔር ቃል እስኪመጣ ድረስ እስኪመጣለት ድረስ እግሮቹ በእግር ብረት ምን አረጉ ደከሙ ይላል እና ምንድን ነው እግዚአብሔር የነገረው የተስፋ ቃል እስኪፈጸም ድረስ ያ ጊዜ እግዚአብሔር የቀጠረው እስኪመጣ ለምንድን ነው እግዚአብሔር ወደ ግብፅ የሚወስዳቸው? አብርሃምን ከባቢሎን አምጥቶ እዚህ ሁን አለው። ከዛ ደግሞ እንደገና እነዚህን ደግሞ በረሃ ወደዛ ይወስደ። ምንድን ነው እሱ እግዚአብሔር እንደዚህ የሚያደርገው? እግዚአብሔር በጣም በጣም የሚገርም አምላክ ነው። ታሪክ የሚሰራባቸው ሁኔታዎች ሲታዩ እስራኤል እዛ ባለበት ቦታ ተመችቶት ቢኖር ኖሮ የአሞራውያን ኃጢአት የ contagious ኃጢአት ነው ያላቸው እና አምልኳቸው ሁሉ በርኩሰት ላይ የተመሰረተ ስለሆነ እስራኤል ይበከላል። የአሞራውያን ኃጢአት ሲሞላ አሞራውያን ሲጠፉ እስራኤልም ሊጠፉ ይችላሉ። እግዚአብሔር የፍትህ አምላክ ነውና እስራኤልን ሲመርጥ እግዚአብሔር ዘረኛ ሆኖ አይደለም፣ በምርጫ እየቀደሰ እንጂ ሰዎችን ለራሱ አይደለም እንዴ በደማቸው አይደለም፣ በምርጫ ነው። በጥሪ ለጥሪው በሰጡት ምላሽ ነው የእግዚአብሔር ሕዝብ የሆኑት። ለምን ባቢሎን የነሱ ዘሮች ነበሩ። አብርሃም እንዲሁ ድቡ ብሎ ከሰማይ የወረደ ሰው አይደለም እና አንሴስተሮቹን ጥሎ ነው ከዛ የወጣው። በጥሪ ነው፣ ለጥሪ ምላሽ ነው። እኛም እንዲሁ ተጠርተን ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር በታሪክ እንደዚህ ነው የሚሰራው እና በኢየሩሳሌምም ይሁን በአይሁድ ሕዝብ የሚሰሩትን ታሪኮች በአንክሮ ብንመለከታቸው እግዚአብሔር በሰዎች ታሪክ ውስጥ የሚሰራባቸው ሁኔታዎች የማያምኑ ሰዎችን ይጠቀማል። አንድ ጊዜ አንድ ትምህርት አስተማርኩ። እግዚአብሔር ማንም የማያከስረው አምላክ ነው። እንደ ውስጥ ልብ በሉ። የፈለገ ምቀኛ፣ ሸረኛ፣ ተንኮለኛ ቢሆን እግዚአብሔር እግዚአብሔር ይጠበብበታል። እግዚአብሔርን ጉድ ያደርገዋል የሚባል ሰው የለም። ማንም ሰይጣን በሉት ከሱ በታች አለ በሙሉ እንዳለ ተሰብስቦ ማንም እግዚአብሔርን outsmart ሊያደርገው የሚችል የለም። እግዚአብሔር ጥበበኛ ነው። እግዚአብሔር የተመሰገነ ይሁን። ምቀኛ፣ ሸረኛን፣ ተንኮለኛን ሁሉ ሊጠቀም ይችላል። እግዚአብሔር ፈቃዱን ሲያደርግ ብልህ ነው። ስለዚህ እነዚህ እስራኤላውያኖች በራሻ በምስራቅ አውሮፓ በይሁዳ ስደት ሲጨመር በፉጨት ድምፅ ጠራቸዋለሁ ያለው እግዚአብሔር አንዳንዱን በመከራ አንዳንዱን በምሪት አንዳንዱን በተለያየ ነገር እያደረገ ወደ ኢየሩሳሌም ይሰበስባቸው ነበረ እና ባለፈው እንደነገርኳችሁ ቴዎዶር ሄርዘል የተባለው የጽዮናዊነት መስራች 1896 አካባቢ ነው ይህ ሀሳብ የመጣለት በስዊዘርላንድ የጀመረው የጽዮናውያን ኮንግሬስ ስብሰባ ያደረገው 1897 ነው። በ1904 ለሁለተኛ ጊዜ ከራሽያ እና ከፖላንድ ብዙ አይሁዳውያኖች ወደ ኢየሩሳሌም በስደት እንደገቡ እናያለን። እስከ 1914 ድረስ ኢየሩሳሌም ምንም አይሁዳውያኖች ጥቂት በዚህ ጥቂት በዚያ ቢመጡም በቱርክ መንግስት ስር ነበረች። ጀርመንና አበሮቿ የነበሩት እነ ቱርክ ሳይቀሩ ድል ሲነሱ የቱርክ መንግስት ኢየሩሳሌምን ለቆ ለመውጣት ዝግጅት እንዳደረገ እና በ1916 ብዙ አይሁዳውያኖችን ጨፍጭፈዋል። ልነግራችሁ አልችልም። በዚህ ውስጥ አይሁዶች ያለቁትን ያው ባለፈው እንደነገርኳችሁ ጥቂት ታሪኮችን የነገርኳችሁ። በነገራችን ላይ በጣም በብዙ በራሻ ይደርስባቸው የነበረ ነገር በፈረንሳይ በብዙ ሀገሮች የደረሰባቸውን ሁሉ ዘርዝሮ ቢነገር ረጅም ጊዜ ይወስዳል። በ1916-1917 የዓለም ጦርነት ከመጀመሪያ የዓለም ጦርነት በኋላ በፈረንሳይ በራሻ በእንግሊዝ መካከል በተደረገው ስምምነት ፈረንሳይ ሊባኖስና ሶሪያን ስትቆጣጠር እንግሊዝ ፍልስጤምን መቆጣጠር እንደጀመረች ከዚያ በኋላ ለተከታዮቹ 30 ዓመታት ያህል እንግሊዝ ኢየሩሳሌም ስትቆጣጠር ነበር። ስንት ነገስታት ተፈራርቀውበታል። ባቢሎን፣ ግሪክ፣ ሮም ተመልከቱ። ከዛ በኋላ ኦቶማን ቱርክ ምን ልበላቸው እና አሶር የአገር አይነት የጠላት አይነት ያልተፈራረቀባት የለም። ከዚህ በኋላ ደግሞ ከእንግሊዝ በኋላ ማን ነው የመጣው ቢባል still ትርምስምስ ያለ ነው። አሁንም ያለው ኢየሩሳሌም በማን ስር ትሆን የማን ከተማ ትሆን የሚለው ገና ያልተወሰነ ጉዳይ ነው። እስራኤላውያኖች ዋና ከተማችን ነች ይላሉ። አሜሪካን እንኳን እኔ ቦስተን በነበርኩ ጊዜ በአንድ radio station እንደ አጋጣሚ እንዴት እንደሰማሁት አላቅም፣ አሜሪካን low-key በሆነ ደረጃ ላይ የእስራኤል ዋና ከተማ ነች አለች የሚል ነገር ሰማው። በጣም ነው I was surprised። እና እንትናቸውን ኤምባሲዎቻቸውን እዛ ያደረጉ ሰዎች የሉም። በነገራችን ላይ it's very very controversial የሆነ ነገር ነው። በ1917 በዚያ ዘመን ይኖር የነበረ አርተር ጄምስ ባልፎርድ የተባለው እንግሊዛዊ ባለስልጣን አይሁዳውያን በፍልስጤም ሀገሬ ብለው በሚኖሩበት ሁኔታ እንዲኖሩ የሚፈቀድ አዋጅ እንዳወጣ ባለፈው ነግራችኋለሁ። በ1919 ለሶስተኛ ጊዜ ብዙ አይሁዳውያን በተለይም ከሩሲያ ወደ ፍልስጤም እንደገቡ እናያለን። በ1920 ሃጋና የተባለው የአይሁዳውያን የመከላከያ ድርጅት ተቋቋመ። አረቦችም በኢየሩሳሌም በሚኖሩ አይሁዳውያን ላይ ተነሱ። ይሄ በጣም አስደናቂ ታሪክ ነው በነገራችን ላይ እና ብዙ በሰላም ሊኖሩ እንዳይችሉ የተበጠበጡበትን ሁኔታ ልነግራችሁ አልችልም። የሃይማኖት ጉዳይ አለው፣ የሰይጣን እጅ አለው። በጣም የሚያስደንቅ ነገር ነው። ሀጂ አሚን አል ሁሴኒ በኢየሩሳሌም ዋና ሙፍቲ ሆኖ ተሾመ። እንዴት ያለ ተንኮለኛ ሰው ነው ይሄ ሰው! በጣም ብዙ ጥፋቶች የሰራ ሰው ነው ብትመለከቱት። እና በ1922 ጠቅላይ ሚኒስትር ቸርችል በዮርዳኖስ ምስራቅ 78 percent የሆነውን ክልል በእንግሊዝ ቁጥጥር ስር አደረገ። 1925 ቭላዲሚር ብዙ ታሪኮች አሉት። እነዚህን ነገሮች ራሳችሁ ከፈለጋችሁ ኮፒ አድርጌ እሰጣችኋለሁ። እንደውም update አድርጌ አሁን lately ያሉትንም ታሪኮችንም ጨርሼ ልሰጣችሁ እችላለሁ። እነዚህን ነገሮች ስንመለከት ባጭሩ በዚህ በዘካርያስ መጽሐፍ ላይ እንዳየነው ኢየሩሳሌም ከባድ ድንጋይ ሆና ዛሬ በአሕዛብ ሁሉ ላይ ተቀምጣለች። ማን ነው የሚወስነው? አይሁዳውያኖች ቤተ መቅደሳቸውን በዚያ መስራት ይፈልጋሉ እና እስቲል ዋስትና አላገኙም። በዚያ ቦታ ቤተ መቅደሳቸው እንዳይሰሩ የእስላሞች ቤተመንትን አለ መስጊድ አለ በዚያ ቦታ እና በሁልጊዜ በቴሌቪዥን እንደምታዩት በሰለሞን ጊዜ የተሰራው ቤተ መቅደስ በሰባ ዓመተ ምህረት የፈረሰው ከሰለሞን ከነዕዝራ በኋላ በሄሮድ ሲሰራም የነበረ ቤተ መቅደስ ነው። ያ ቤተ መቅደስ ፍርስራሽ ላይ ነው ዛሬ አይሁዶች ሲጸልዩ የምትመለከቱት እዛ ጸሎታቸውን እዛ ውስጥ እየከተቱ አንድ ጊዜ አንድ እግዚአብሔር ሰው በጻፈው መጽሐፍ ላይ ስመለከት ጸሎታቸውን ከውጭ ሀገር ሁሉ እየላኩ በዚህ በፈረሰው ግድግዳ ውስጥ ግንብ ውስጥ እየሸነቆሩ ይከታሉ። አንድ ቀን እዛ ቦታ ስጎበኛለ እንደዚህ ነፋስ መጣና አለ ጸሎቱን ሁሉ ይዞ ሲሄድ ሳኩኛለ ጸሎታቸው ሁሉ ሄደ አልኩኛለ የእግዚአብሔር መንፈስ እነዚህ ጸሎቶች ሁሉ ይመለሳሉ አለኛለ እና እንዴት እግዚአብሔር በተግሳጽ እንደተናገረው humble እንደሆነ ነግራቸው አልችል እነዚህ ጸሎቶችን ሁሉ እመልሳቸዋለሁ አለኛለ እግዚአብሔር ይመስገን ወረቀት አለ አደለም እግዚአብሔር እዛ ግድግዳ ውስጥ አደለም ያለው ወሰዱብኝ ሳላነበው የሚል አምላክ አደለም ሰዎቹ ገና በልባቸው ሲያስቀምጡት ገና ሲያስቡት እግዚአብሔር ሰምቷል ክብር ለእግዚአብሔር ይሁን ስለዚህ ኢየሩሳሌምን ስናነሳ በአሕዛብ እንደምትከበብ በመጨረሻው ዘመን ላይ እናያለን የአርማጌዶን ጦርነትን መነሻው ምክንያት ኢየሩሳሌምና የአይሁድ ህዝብ ይከበባሉ ይሄ orchestrated እየሆነ የምናየው አሁን ያለው ዘመን ብዙ የ power change አገሮች ከአገሮች ማን ከማን እንደሚወዳጅ ማን ከማን ጋር associate እንደሚያደርግ ተመልካቾች ነን እኛ ግን እግዚአብሔር ያውቃል እና በዚህ በሚንተከተክ በ Middle East ጉዳይ ውስጥ አንድ ነገር ቅርጽ እያዘ የሚወጣ ነገር አለ ተመልከቱት አሁን ሶሪያ ውስጥ እንደዚህ ይሆናል ብሎ ማን አሰበ አይደለም እና ምን ሊሆን እንደሚችል እነዚህ በሚቀጥሉት በፊታችን ባሉት ዘመናትና ጊዜያቶች ውስጥ የሚሆነው ለውጥ እየተጣደፈ የሚሄድ አይነት ነገር ነው የምንመለከተው ISIS የሚባለው ኃይል ኬት መጣ ማን አሰበው እና በነገራችን ላይ እነዚህ የ Middle East ሀገሮች በየጊዜው ነው map አቸው የሚቀያየረው አሁን ኢራቅ የሚባለው ራሱ በቃ እንዴ ቱርክ ከላይ ልውሰድ ብቻ የሉን ይላል ከዛ ወደዚህ ይላል የትኛው የትኛው ተቆራርጦ ምን ሊሆን እንደሚችል ራሱ አናቅም ስለዚህ በዚያ አካባቢ የሚከናወነው ነገር በዜና የምትሰሙት ሁሉ የትንቢት ምን ፍጻሜን የሚያሳይ ሂደት እየተካሄደ እንዳለ ልብ ማለት አለብን አርማጌዶን ጦርነት ይሆናል ነቢያቶች የተናገሩት ቃል ይፈጸማል አርማጌዶን ጦርነት ኢየሱስ ዳግመኛ ምጽአቱ ምክንያት የሚሆን ጦርነት ነው በዘካርያስ ላይ የተነገረው ነገር ምዕራፍ 12 13 14 ይህንን ያሳያል እና ምዕራፍ 14 ቁጥር 4 በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይቆማሉ ይላል ኢየሱስ ያን ጊዜ ይገለጣል እግዚአብሔር ስም የተባረከ ይሁን ዳግመኛ ምጽአት ማለት ያ ነው የጌታ ዳግመኛ ምጽአት ይቆማሉ ደብረ ዘይት በመካከል ወደ ምስራቅ ወደ ምዕራብ ይሰነጠቃል ይላል እግዚአብሔር የተመሰገነ ይሁን ስለዚህ ጌታ ኢየሱስ ክርስቶስ በዚያን ሰዓት ሲመጣ ከአፉ በሚወጣ ስለታም ሰይፍ እነዚህን በኢየሩሳሌምና በአይሁድ ህዝብ ላይ የተሰበሰቡትን ሁሉ ሊያጠፋቸው ነው የሚገለጠው የእግዚአብሔር ስም የተባረከ ይሁን ከሱ ከሚመጣው ቁጣና መቅሰፍት የተነሳ የሚያዘው ይያዛል የሚገደለው ይገደላል ከዛ የተረፈው ወደ ሺው ዓመት የክርስቶስ መንግስት ይገባል እና በራእይ ምዕራፍ 13 ላይ እንግዲህ ስንመለከት ሐሰተኛው ክርስቶስ ምዕራፍ 12 ላይ ያየነው ዘንዶ የሚባለው ዲያብሎስ እንዴት በታላቅ ቁጣ ወደ ምድር እንደሚወርድ እና ሴቲቱን ሊያሳድድ እንዴት እንዳለ ብዙ የእግዚአብሔር ሰዎች ይህን የራእይን መጽሐፍ ከፍጻሜ ዘመን አኳያ ሲተረጉሙት ይሄ የመጨረሻው ሶስት ዓመት ተኩል ላይ እንደሚሆን እና ልክ ምዕራፍ 12 መጨረሻው ላይ ብትመለከቱ ሐሰተኛው ክርስቶስ የሚነሳው ምዕራፍ 13 ላይ ነው የምንመለከተው የሚነሳው ሳይሆን ማንነቱ በደንበኛ described የሆነው ምክንያቱም ሐሰተኛው ክርስቶስ በራእይ መጽሐፍ እንደነገርኳችሁ ነጩ ፈረስ በምዕራፍ ስድስት ላይ ያለው ሐሰተኛውን ክርስቶስን ነው የሚያሳየው እሱን ወደ በኋላ ላይ እገልጥላችኋለሁ ስለዚህ ምዕራፍ 13 ራእይ ላይ ስንመለከት የምናየው ምንድን ነው የሚለውን ከማየታችን በፊት የራእይ መጽሐፍ ጸሐፊ በምዕራፍ እየከፈለ አይደለም የጻፈው ምዕራፍ ክፍፍሉ በኋላ ነው የመጣው ምዕራፍ 12 ቁጥር 17 ላይ የምታዩት ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስም ምስክር ያላቸውን ከዘሯም የቀሩትን ሊዋጋ ሄደ በባህርም አሸዋ ላይ ምን አረገ ቆመ ይላል እና ሰይጣን ልክ በዚህ ሁኔታ ላይ ሲቆም ምንድን ነው ይላሉ አንዳንድ እግዚአብሔር ሰዎች በምዕራፍ 13 ላይ የሚታየውን ከባህር የሚወጣውን ሐሰተኛውን ክርስቶስ ምን እያደረገ ነው የእሱን መነሳት እየጠበቀ እንዳለ ነው የሚያዩት እና አንድም አውሬ ከባህር ሲወጣ አየሁ ይላል። ስለዚህ ተጣለ የተባለው በሚካኤልና በመላእክቱ የወደቀው ዲያብሎስ ሴቲቱን ያሳድድ የተለያዩ ነገሮችን በመጠቀም ሞከረ። ነገር ግን እግዚአብሔር ሴቲቱን ጋረዳት። ሴቲቱ ማርያም አይደለችም። የአይሁድን ሕዝብ ነው የምታሳየው። የእስራኤልን ሕዝብ ነው የምታሳየው። ይሄ የትንቢት መጽሐፍ ነው። ማርያም ወደፊት መከራ አትቀበልም፣ የለችም። በታሪክም ማርያም በእንደዚህ ያለ አይነት ሁኔታ ታሪክ ስደት የተቀበለችበትን ሁኔታ እንኳን ቢታይ ጌታ በተወለደበት ጊዜ በቤተልሔም ጌታ ኢየሱስን ለማጥፋት ሄሮድስ ባሰበበት ጊዜ ዮሴፍ ማርያምንና ሕፃኑን ይዞ ወዴት ነው ሄደው? ወደ ግብፅ ነው የሄደው። አያችሁት። ነገር ግን በዚህ ቦታ ላይ ግን የምንመለከተው ግን የተለየ ነው። የወለደችው ልጅ ይሄ ምሳሌያዊ በሆነ symbolic በሆነ መንገድ የአይሁድ ሕዝብ የኢየሱስ ክርስቶስ መገኘት ምክንያት እንደሆኑ ነው የሚያሳየው። መጽሐፍቶች እንዲህ ይናገራሉ። በሮሜ መጽሐፍ ላይ ሐዋርያው ጳውሎስ ይህንን በሚገርም ሁኔታ ይናገራል። ምዕራፍ 9 ቁጥር አምስት ላይ አባቶች ለእነርሱ ናቸው፣ ከእነርሱም ክርስቶስ በስጋ መጣ ይላል። ስለዚህ ከአይሁድ ሕዝብ ክርስቶስ መጣ ብሎ መናገር ለመጽሐፍ እንግዳ ቋንቋ አይደለም። ክርስቶስ ከእነርሱ በስጋ መጣ ይላል። ስለዚህ በራእይ ምዕራፍ አስራ ሁለት ላይ የታየችው ሴት የአይሁድን ሕዝብ ነው የምታሳየው collectively እንዳለ እና ሰይጣን በመጨረሻው ዘመን ጸረ አይሁድ እንቅስቃሴ ከጥንት ጀምሮ እንደነበረ አሁንም የአይሁድን ህዝብ ድምጥ ማጣቸውን ለማጥፋት ነው። ያን አደረገ ማለት አንደኛ ሰይጣን ቢሆንለት ቢሳካለት በመጽሐፍ ቅዱስ ስለ እስራኤል ህዝብ የተነገረ እግዚአብሔር ቃል ውስጥ ያለ ነገር በሙሉ ባዶ ገባ ማለት ነው እና ታሪክን reverse ለማድረግ destroy በማድረግ ተስፋ የሌለውን እምነት አድርጎ ክርስትናን ለማቅረብም ይመቸዋል ሰይጣን። ግን ይህን ማድረግ አይችልም። እግዚአብሔር ከሁሉ በላይ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ምዕራፍ 13 ላይ የምንመለከተው አውሬ ምንም እንኳን ለሚሰራቸው ስራዎች ክፋቱና ድርጊቱ እዚህ ላይ በዝርዝር ቢገለጥም በምዕራፍ 6 ከቁጥር 1 እስከ 2 ላይ ነው የተጠቀሰው። አንዳንዶች ምዕራፍ 6 ላይ ያለውን ነጩ ፈረስ ላይ የሚጋልበውን ሲመለከቱት ክርስቶስ ነው ብለው የሚያስቡ የሚተረጉሙ አሉ። እንዲህ ይላል። በዚህ በጉም ከሰባቱ ማተም አንዱን በፈታ ጊዜ ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ መተኢል ሲል ሰማው። አየውም፣ እነሆም አምባ ላይ ፈረስ ወጣ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድልም እየነሳ ወጣ፣ ድል ለመንሳት ይላል። ስለዚህ የፈረሱን ነጭነትን የሚያሳየው ምንድን ነው የሚለው ትርጉም ብዙ ሰዎችን በተለያየ መንገድ እንዲመለከቱት የሚያደርግ ባህሪ ያለው ድል አድራጊ የጦር መሪን እንደሚያሳይ ነው የሚታየው። ጌታ ኢየሱስ ሲመለስ ቅዱሳኑ በነጭ ፈረስ ሆነው ያጅቡታል። በ19ኛው ምዕራፍ ላይ በዚሁ በራእይ ላይ ተጽፎ ይታያል። የተቀማጩ ማንነት የነጩ ፈረስ ተቀማጭ ጌታ ኢየሱስ አይደለም የሚለው ነገር ብዙዎች ይቀበሉታል። እኔም በበኩሌ ያንን ነው የማየው። እንደውም የክርስቶስ ተቃዋሚ ነው እንጂ ነው የሚባለው። በመጨረሻው ዘመን የሚተባበሩትን አስር መንግስታት የሚመራ ጋላቢ ወይም የጦር መሪ የአገር መሪ እንደሚሆን ነው። ፍላጻ የሌለው ቀስት ብቻ መያዙ ቀስት ይዞ ነው የሚታየው። በፖለቲካ ኃይል ድል የሚያደርግ መሆኑን ነው። በጣም maneuver የሚያደርግ politically በጣም gifted የሆነ መሪ እንደሆነ ነው። በፖለቲካ ኃይል የሚያገኘውን ድል ማንም ሊቋቋመው አይችልም። political power ማግኘት ማለት political victory ማግኘት ማለት በጦርነት ድል ከማግኘት የተለየ ነው። በራእይ 13 ላይ አውሬውን የሚመስል ማን ነው የሚል የመደነቅ ጥያቄ የሚገኘው በብዙ ነገር ጥበበኛ እንደሆነ አውሬው ማን ይመስለዋል? በጦር ኃይሉ skillful የሆነ gifted በመሆኑ charisma ያለው ነው። ሐሰተኛው ክርስቶስ ሲነሳ የዓለም ሕዝብ ሁሉ በመደነቅ ሲመለከተው የተለየ gifted የሆነ personality እንደሚሆን ነው የሚታመነው። እና ከእርሱ ጋር ማን ሊዋጋ ይችላል ሲል በጦርም ኃይል በፖለቲካ skill ብቻ ሳይሆን በጦርም ኃይል የተለየ ሊሆን እንደሚችል ምዕራፍ 13 ቁጥር አራት ላይ ማን ሊዋጋ ይችላል? ይህ የመጀመሪያው ማህተም መፈታት ከፍጻሜ ዘመን የጊዜ አመዳደም አንጻር ሲታይ በየትኛው ታሪክ ላይ ነው የታየው? በሰባቱ ዓመት የመከራ ዘመን መጀመሪያ ላይ ነው እዚህ ምዕራፍ ስድስትን የምናየው። ብዙ ተርጓሚዎች እንግዲህ የሚቀበሉት አስተያየት ሲወሰድ በሰባኛው ሱባኤ መነሻ ጊዜ ይሄ ነጩ ፈረስ ሐሰተኛው ክርስቶስ revealed እንደሚሆን ከዚህ በፊት በተደጋጋሚ እንዳልኩት ሐሰተኛው ክርስቶስ ከእስራኤል ሕዝብ ጋር ለሰባት ሱባኤ ወይም ለሰባት ዓመት ቃል ኪዳን ሲገባ በዚያን ጊዜ ምን ይሆናል? በዚያን ጊዜ የመከራው ዘመን መጀመሩ ምልክት እንደሚሆን ይታመናል። እግዚአብሔር የተመሰገነ ይሁን። ስለዚህ የሚቀጥለው ማህተም ሲፈታ ብትመለከቱት ሁለተኛው ሶስተኛው እያለ የሚቀጥሉት ማህተሞች ሲፈቱ የምናየው በዓለም ላይ የሚመጣ የሰላም መጥፋት፣ የእርስ በርስ እልቂት ሲታይ የነጩ ፈረሰኛ ጊዜ በሰባቱ ዓመት አጋማሽ ላይ በሁለተኛው ሶስት ዓመት ተኩል ጊዜ እንደሚሆን እናያለን ማለት ሐሰተኛው ክርስቶስ ሰላምን ከምድር ላይ ከእስራኤል ሕዝብ ጋር ያለውን ቃል ኪዳኑን የሚያፈርሰው በሶስት ዓመት ተኩል በኋላ ከሰባቱ ዓመት የመጀመሪያው ሶስት ዓመት ተኩል ጊዜ በኋላ ስለሚሆን ብዙ የእግዚአብሔር ሰዎች በዚህ በምዕራፍ ስድስት ቁጥር አንድ ላይ የተጠቀሰው በምዕራፍ አስራ ሶስት ላይ በመከራው በታላቁ ዘመን አጋማሽ ላይ መጨረሻ ላይ እንደሚገለጥ ማንነቱን እንደሚያሳይ ነው የሚናገሩት እና አንድ አውሬ ከባህር ሲወጣ አየሁ። አስር ቀንዶች፣ ሰባት ራሶች ነበሩት። እነዚህ ነገሮች አብረውት የሚተባበሩ ነገስታትን ሁሉ የሚያሳዩ እንደሆነ ነው የምንመለከተው እና ያየሁት አውሬ ነብር ይመስል ነበር ይላል። ደም አፍሳሽ እንደሚሆን ነው። እግሮቹ እንደ ድብ እግሮች እንደሆኑ ብርቱ እንደሆነ የሚያደቅ የሚሰብር እንደሚሆን እንደ አንበሳ አፍ ነበረ አፉ ይላል እና በአጠቃላይ የ military power ኡን እና ጉልበቱን ሌሎች ነገስታቶች ከዚህ በፊት በአውሬ መልክ የታዩ ነገስታቶች በታዩበት መልክ ነው የሚገልጠው። በታዩበት መልክ ሲገልጠው ነው የምናየው። እግዚአብሔር የተመሰገነ ይሁን። እነዚህን ሁኔታዎች ስንመለከት ስለዚህ ሐሰተኛው ክርስቶስ እንደ ጌታ ኢየሱስ ድንግል ከሆነች ሴት በሰይጣን መንፈስ እንደሚወለድ የሚያምኑ አሉ እና ከየት ነው የሚመጣው ቢባል ልክ ሐሰተኛው ክርስቶስ satanic trinity የሚል ነገር አለ። አንዳንድ እግዚአብሔር ሰዎች የሚናገሩት ዘንዶ አለ እና ሐሰተኛው ክርስቶስ አለ፣ ሐሰተኛው ነቢይ አለ። እኛ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ እንደምንል ዘንዶ፣ ሐሰተኛው ክርስቶስና ማን ሐሰተኛው ነቢይ እነዚህ satanic trinity እና ይህ ሐሰተኛው ክርስቶስ ማን ነው የሚሆነው? በተአምር የሚወለድ ሊሆን ይችላል ብለው የሚሉ አሉ። ብዙ speculation በዚህ ጉዳይ ላይ ተነግሯል። ፊልም ሁሉ ተሰርቷል በነገራችን ላይ እና በጣም ብዙ ሰዎች ብዙ sensational ነገር ነው የሚናገሩት እና ይህ አይነት አመለካከትም እንግዲህ የሚያንጸባርቁ በሰይጣን ኃይል ከድንግል ሴት ይወለዳል የሚሉ የጌታ ሰዎች ከአራተኛው ክፍለ ዘመን ጀምሮ ከነበሩት ክርስቲያኖች ሁሉ ጋር እንዲህ ያለ ሀሳብ ይወጣ እንደነበር ይታያል። ይህንን ሀሳብ ለመደገፍ የሚረዳ ተብሎ የሚወሰደው ጥቅስ በዘፍጥረት 3 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል የሚለውን ይወስዱና ሰይጣን የእሱ ዘር የሆነ ምን አለ የሚወለድ ሰው አለ ብለው ይህንን ይወስዳሉ። በዘርህ የሚለው ቃል የሚያሳየው የክርስቶስ ተቃዋሚ የሚሆነው ሐሰተኛው ክርስቶስ የሰይጣን የራሱ ልጅ እንደሚሆን ሰው ለመሆን ከሴት እንደሚወለድ እንደሚያመለክት አድርገው ይወስዳሉ። ሌሎች ደግሞ ምንም እንኳን ሐሰተኛው ክርስቶስ ከተፈጥሮ ሕግ ውጭ በሆነ መንገድ የተለየ ኃይል ያለው ሆኖ ቢወለድም ሰይጣን የሚወልደው ልጅ እንደሆነ መገመት የለብንም ይላሉ። ከጌታ ቃል ስንመለከት ሐሰተኛው ክርስቶስ ስልጣኑንና ኃይሉን ከዘንዶ እንደሚቀበል ምዕራፍ 13 ቁጥር 4 ይናገራል። አውሬውንም እየተከተለ ተደነቀ፣ ለዘንዶውም ሰገዱለት፣ ለአውሬውም ስልጣንን ሰጥቶታልና ለአውሬውም አውሬውም ማን ይመስለዋል? እርሱን ሊዋጋ ማን ይችላል? እያሉ ሲናገሩ ይታያል። ስለዚህ ስልጣኑን ነው የሰጠው። ኃይሉንና ስልጣኑን ነው የሰጠው እንጂ ልጁ አይደለም። በዚህ ቦታ ላይ ልጁ እንደሆነ አይናገርም የሚለውን ቃል ይወስዳሉ ብዙ የእግዚአብሔር ሰዎች። በሌላ አንጻር ሐሰተኛው ክርስቶስ በዳንኤል 11:37 ላይ የአባቶቹንም አማልክት የሴቶችንም ምኞት አይከተልም የሚል ቃል ይወስዳሉ። ይህንን አባባል ብትሉት ዳንኤል 11 የአባቶችን አማልክት የሴቶችንም ምኞት አይከተልም የሚል ቃል ይወስዱና አንዳንዶች ምን ይላሉ? ሆሞሴክሹዋል ነው የሚሆነ ሰውዬ ይላሉ እና ግብረ ሰዶማዊ ነው የሚሆነው ብለው የሚያምኑም አሉ፣ ይህንን ቃል በመውሰድ ይሁን እንጂ ሶዶማዊነትን የሚለማመድ ሰው አይሆንም ብሎ መገመት አይቻልም። የጦር መሪ ሊሆኑ ይችላሉ። በዚያን ዘመን በተለይ በኢየሩሳሌም ሶዶምና ግብፅ ተብላ ተጠርታለች በመጽሐፍ ቅዱስ በዚሁ በራእይ ላይ። ይህን ስንመለከት ባለንበት ዘመን ደግሞ የሶዶማውያን ታሪክ ምን ሁኔታ እየያዘ እንዳለ እናያለን። እነዚህ ሁኔታዎችን ስንመለከት እነዚህ አባባሎችን በጊዜው ውስጥ እየታየ የሚሄድ የሚያሳስብ ነገር ሊሆን እንደሚችል እንመለከታለን። ሐሰተኛውን ክርስቶስ በመዚህ መጽሐፍ ውስጥ ሰባት ራሶች እንዳሉት ምዕራፍ 12 ላይ አውሬው በዘንዶ ላይ እናያለን። በራይ 13 ላይም ደግሞ እንደዚሁ ሰባት ራሶች እንዳሉት እናያለን። በሐሰተኛው ክርስቶስ ላይ በራእይ 17ም ላይ እንደዚሁ ተመሳሳይ ነገሮች comparative study ብትመለከቱ የቀንዶች ተመሳሳይነት እናያለን። የዘውዶች ተመሳሳይነት እናያለን። ዘውዶቹ ምዕራፍ 12 ላይ ሰባት ሲሆኑ ራእይ 13 ላይ ግን አስር እንደሆኑ ነው የሚታየው እና ዘንዶው ቀይ ነው፣ አውሬውም ደግሞ ቀይ እንደሆነ እንደዚሁ ተጠቅሶ ይታያል። አውሬ የሚለው ቃል እንዴት እግዚአብሔር በትክክል ስሙን ጠርቶ እከሌ ነው ለምን አይለውም? ለምንድን ነው አውሬ የሚለው ቢባል ሐሰተኛው ክርስቶስ በአውሬነት ለምን ተገለጠ ለሚለው የተለያዩ ማብራሪያዎች ይሰጣል። መንግስታትና ግዛታቸው መጽሐፍ ቅዱስ በአውሬዎች መልክ አድርጎ መግለጹ የተለያዩ ምክንያቶች አሉ። አንደኛ አውሬነታቸው በአንድ በኩል ለእግዚአብሔር ተጠሪ የመሆን ምንም ኃላፊነት ሳይሰማቸው እንደሚጠፉ እንስሶች በመምሰል በራሳቸው ፈቃድ ብቻ መመራታቸውን የሚያሳይ እንደሆነ ከእግዚአብሔር ለእግዚአብሔር የማይገዙ መሆናቸውን ያሳያል ይላሉ አንዳንድ የእግዚአብሔር ሰዎች። ሁለተኛ፣ በሌላ በኩል አውሬ የሚለው ቃል ራሱ በዚሁ በራእይ ላይ የሚያመለክተው የዱር አውሬን በመሆኑ አጋንንታዊና ጨካኔ የተሞላበት ስራ የሚፈጽሙ መሆናቸውን እንደሚያሳይ የራእዩ አውሬ በመልኩና በተሰጠው አገላለጽ እንግዲህ ስንመለከት አለ አይደለም ከእርሱ ከቀደሙት ነገስታት ሁሉ ይታይ የነበረውን ድብ የነበሩ አሉ፣ አንበሳ የሚመስሉ አሉ፣ ነብር የሚመስሉ አሉ። ሁሉም መልክ እሱ ላይ አለ። ስለዚህ ከዚህ በፊት የቀደሙት ጸረ እግዚአብሔር፣ ጸረ ክርስቶስ፣ ጸረ አይሁድ የነበሩት ነገስታት ሁሉ ያላቸውን ክፋት በላዩ ላይ የያዘ እንደሆነ ነው የሚታየው። ልብ በሉ ዘንዶ ኃይሉንም ስልጣኑንም ሙሉ በሙሉ የሚሰጠው የመጨረሻው የክፋት ልጅ ቢሆን ሐሰተኛው ክርስቶስ ነው። እግዚአብሔር ይህንን ዘመን መቼም ከዚህ ዘመን ያድነን ልነግራችሁ አልችልም። በጣም ከባድ ዘመን ነው። ብዙ የቀረ ሕሊና ያላቸው የሰው ልጆች እንኳን ስንት ያጠፉት ጥፋት፣ ስንት የሚያስጨንቅ ነገር ነው። ሐሰተኛው ክርስቶስ የሚነሳበትን ዘመን እግዚአብሔር በእውነት ብዙዎቻችን እንደምንመለከተው ቤተ ክርስቲያን ከመከራ በፊት የምትነጠቅ ከሆነ በዚያ ዘመን ለሚያልፉ በእውነት እግዚአብሔር ጸጋና ኃይል ይስጥ። ከባድ ከባድ ጊዜ እንደሆነ ነው የምናየው። ሰፊ ትምህርት ነው። እዚህ ላይ ባቆመው ጥሩ ይሆናል። በጣም እየረዘመ የሚሄድ ስለሚሆን እግዚአብሔር የተመሰገነ ይሁን። ኢየሩሳሌምን የአይሁድን ሕዝብ ሊታደግ ቃል ኪዳን የገባው እግዚአብሔር በነቢያቶቹ ተስፋ የሰጠው እግዚአብሔር እኔና እናንተንም ደግሞ ለቁጣ ያልመረጠን እግዚአብሔር ታማኝ አምላክ በዙፋኑ ላይ ነው። ሰዎች ዛሬ በምድር ላይ የሚሰሩት ክፋትም ሆነ ተንኮል፣ የትኛውም የጥፋት ኃይል በፈለገ አይነት የቱንም ያህል የተደራጀ ቢሆን ከዚህ ሁሉ የሚያድን ኃይል ያለው አምላክ ነው የምናመልከው። ኢየሱስ የጌቶች ምንድን ነው የነገስታት ምንድን ነው? ንጉስ ነው። ክብር ለእግዚአብሔር ይሁን። ነቢያቶች እነዚህን ሁሉ እውነቶች መናገራቸው፣ እነዚህን ሁሉ ነገሮች ለእኛ አስቀድሞ መናገራቸው ሊመጣ ካለው ሁሉ ለማምለጥ የሚያስችለንን ጸሎትና ልመና ልናደርግ መንፈሳችን እንዲዘጋጅ ነው። እንደ ዜና ልንሰማው አይደለም። ሊመጣ ካለው ሁሉ የሚያዘጋጀንን ጸጋ እግዚአብሔርን እንድንፈልግበት ነው። ጌታችን ሁልጊዜ ስለ መጨረሻው ዘመን ከተናገረ በኋላ የተናገረውን መመሪያ መርሳት የለብንም። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ምን አድርጉ? ሁል ጊዜ ትጉ። እግዚአብሔር ይህን እንድናደርግ ይርዳን። እንጸልይ። አምላካችን ልዑል እግዚአብሔር እጅግ አድርገን እናመሰግንሃለን እናመሰግንሃለን። በነቢያትህ የተናገርካቸው ቃላቶች አንዱም አይወድቅም። ጌታ ሆይ ሁሉም ይፈጸማል እንዳልክ እንደተናገርክ ይሆናል። ጌታ ሆይ ይህንን ስናስብ ይህንን ስንመለከት ለመምጣት ጊዜ የተዘጋጀ ልብን እንድትሰጠን እንጸልያለን። ዘመኑን እየዋጀን በጸሎት በፊትህ ጸጋና ኃይል እየተቀበልን በምህረትህ እየተደገፍን ጌታ ሆይ የተጠራንበትን ጥሪ ችላ ሳንል ጌታ ሆይ አምላካችን ሆይ ከቤትህ እንዳንተጣጣ ካንተ ጋር ጌታ ሆይ በቤትህ እየተመላለስን እንዳንተጣጣ ከአምላካችን ጋር ከሐሳብህ ጋር እንዳንተጣጣ ከፈቃድህ ጋር እንዳንተጣጣ እንድትረዳን እንጸልያለን። ልዑል እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንለምናሃለን። አቤቱ የምንጸልይበትን ጸጋ ስጠን። ለኢየሩሳሌም ለእስራኤል ሕዝብ ላልዳኑ ለሰው ልጆች ሁሉ ጌታ ሆይ ዘመኑን የሚዋጅ ጌታ ሆይ ጸጋ ስጠን። የምንጸልይበት ጸጋ ስጠን። ከራሳችን አልፈን በሸክም ተሞልተን የአምላካችንን ፊት ጌታ ሆይ የምንፈልግበትን የጸሎትን ጸጋ ጉልበታችንን የሚያድስ እጆቻችንን ጌታ ሆይ ወደ አንተ እንድናነሳ የሚቀሰቅስ ጸጋ ስጠን። አቤቱ አምላካችን ሆይ በዚህ ቦታ ስለነበረን ጊዜ ሁሉ ክብር ላንተ ይሁን። ስም ለዘላለም እስከ ዘላለም ብሩክ ይሁን። ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም አሜን። ተነስተን እርስ በርሳችን እንበራረካለን። አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ይሙላባችሁ ይሙላባችሁ ይሙላባችሁ ይሙላባችሁ አምላኬ እንደ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁ ይሙላባችሁ ይሙላባችሁ ይሙላባችሁ ይሙላባችሁ። እግዚአብሔር ይባርካችሁ። በጌታ ጸጋ ኅብረት ልናደርግ ወደ second floor እንሄዳለን።